hello ጤና ይስጥልኝ አወቅሁት ምን ልርዳዎ? hello ጤና ይስጥልኝ አወቅሁት ምን ልርዳዎ? hello hello ጤና ይስጥልኝ አወቅሁት ምን ልርዳዎ?
ጥያቄውን በየት ነው ማየት ማግኘት የምንችለው?
የትኛውን ጥያቄ የቴሌውን ነው ወይስ ነው የመቶ ሰከንድ
እ የመቶ ሰከንድ ነው ወይስ የቴሌዊን?
የቴሌዊ
እሺ መጀመሪያ ተመዝግበው
ለመመዝገብ ምን ማድረግ ነው ያለብን?
ኮኮብ ዘጠኝ ሰማንያ አምስት መሰላል ብለው አንድ ቁጥርን ይጫናሉ። ለመመዝገብ የሚል አለ። ኮኮብ ዘጠኝ ሰማንያ አምስት መሰላል
እሺ ከዛ ሶስት ቁጥር ለመጫወት የሚል አለ። እድሎትን ይሞክሩና ጥያቄና መልስ አለ። ፈለጉት መርጠው መጫወት ይችላሉ። መጀመሪያ ግን መመዝገብ አለበት።
እሺ እሺ አመሰግናለሁ።
እሺ አመሰግናለሁ። መልካም